ሄሎ
ሰላሙ ሰላም ጤና ይስጥልን ቤተሰቤት
ካሸርኩር ድንገርሽ እና እስኪ ጌጣልኝ ካልሽ እሺ ንገረኝ አስራ አንድ
አስራ አንድ ዜሮ ስድስት ዜሮ ስድስት ሰማንያ ሁለት ሰማንያ ሁለት ሰባ
እሺ ሀያ ብር ቦነስ ገብቶልሃል እሺ
እ ሀያ ብር ቦነስ ገብቶልሃል ሀያ ብር ቦነስ አዎ አለው
እሺ ሌላ ደግሞ ሌላ ቦነስ እሺ ንገረኝ
አስራ አንድ አስራ አንድ
ዜሮ አምስት ዜሮ አምስት
አስ- ሰማንያ ሶስት
ዜሮ አምስት ብለህ አስር ነው
ዜ- ዜሮ አምስት ቤ ሰማንያ ሶስት አስራ ስድስት
እሺ ይሄ ደግሞ መቶ ሀያ ብር ቦነስ አለክ መቶ ሀያ ብር አዎ
እሺ ሌላ ደግሞ አንድ የመጨረሻ እሺ
አስራ አንድ ዜሮ ሶስት አስራ አንድ ዜሮ ሶስት
አስራ ስድስት ሀምሳ ስድስት አርባ አራት
አርባ አራት ይሄ መቶ ሰማንያ ብር አለው
መቶ ሰማንያ እና መቶ ሀያ ነው አዎ እና የመጀመሪያው ሀያ ብር
እሺ እሺ እሺ መልካም ቀን